ሄሎ ጤና ስጥልን ቃል ኪዳኔን ከቤስት ቤት ምንደርደው
ስጥልን ቤት ቤት አካውንት ከፍቼ ነበርና እሺ
ይዤ አድርጌ ወደ ቴሌ ብር አልደረሰኝም።
የመቼ ነው?
የትናንትና ነው።
እሺ በቻፓ ነው በሳንቲም ፔ ነው ያደረጉት?
እ?
በቻፓ ነው ወይስ በሳንቲም ፔ ነው ያደረጉት? ዊዝድሮ ዊዝድሮ በሳንቲም በ- ሁለት ሺህ ብር ነው።
እኮ አሳውቀናቸዋል። የትናንትና transaction ኦች አብዛኞቹ pending እና processing ላይ ናቸው እና እ፣ አሳውቀናቸዋል። ዛሬ እናስገባለን ብለዋል።
እሺ በቃ አይ እኔማ ወደ ቤት ቤት መመለስ የምችል ከሆነ እንዲመለስልኝ ነበር። አሁን ለመቁረጥ ፈልጌ።
አይ already እነሱ ጋር ገብተዋል እኮ።
okay እንደዛ ነው።
አዎ
አልደረሰኝም ብዬ ነው እኮ አሁን አሳውቀናቸዋል። ትናንትና ትንሽ የ system ችግር አጋጥሟቸው ነበረ process ላይ የቆመው።
እና- ዛሬ እያስተካከሉት ነው። ዛሬ ይገባላቸዋል።
እሺ እሺ መልካም ቀን።
እሺ